አብርሃም አዲዮ ነው። ትራንስሌት ሄሎ፣
ወይ አጥቶሽ ይመስለኛል።
አቤት።
አሎ አሁን ደውዬልሽ ነበረ።
እሺ፣ ምን ነበር?
የወኪልን ስልክ የሰጠሽኝ
አቤት።
የወኪል ቡራዩ ብዬሽ የወኪል ስልክ አልሰጠሽኝም።
እሺ፣ ማን ነበር? ማን ማንን ያዋራኸው?
አሁን ደውዬላት ወኪል ያ ብር አልገባ ብሎኝ በ account ላይ እም፣ ሱቅ ሱቅ አካባቢ ያለ ስልክ ስጪኝ ብዬ እናንተ ሾቶ ማለት ነው
የበ voucher በቻፓ ነው በ voucher ነው ያዘዝከው?
አይደለም አል- አልገባ ብሎኝ በ CBE ብር ላይ OK።
account ሰጠችኝ።
ሰጠችህ account?
account ስም በምልክለት ሰው ሱቅ ላይ የሚሰራ ወኪል ብላ ስልክ ሰጠችኝ።
OK። እና
እም?
እዛ ደውለህ check አድርጋ የሰጠች ስልክ ላይ እኮ ደወልኩ፣ account ኡ ላይ ብር አስገባሁለት። እ?
እሺ፣ ያልከኝ ነገር አልገባኝም።
አ- hello።
ሌላ ወኪል ትሰራለች ወይ?
እም? አቤት።
አሁን አወራሁሽ አንቺን ነው።
አይ ከኔ ጋር አላወራም ነበር። አይ ይኸውልሽ ብር ለማስገባት ብዬ deposit ወይ አድርግ ስልክ ብዬ ይጠብቀኛል።